ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ከቴሌብር ወደ ሁሉ ስፖርት ማለት ነው የአባተ ብር አስተላልፈን ነበረ
እሺ አራት መቶ አርባ ብር አልገባም አልገባም አዎ እሺ deposit ያደረጉበትን screenshot አድርገው ወደ ቴሌግራማችን ይላኩልን ስልክ የያዙልን ጋሮት
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አዎ አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ እሺ መልካም ቀን እሺ